የሚያስፈልግ እኔ ግን ስለማላውቅ እየደወልኩኝ ነው። doesn't pick up.
ሄሎ
ጤና ይስጥልኝ። የቤላ ስልክ ነው።
አዎ፣
hello፣
አዎ፣
እሺ። እ፣ ቤላ ተክለ ማርያም ይላል። ትክክለኛ ስምሽ ነው?
አዎ፣
እሺ። እ፣ ፌስቡክ ላይ እ፣ ማስታወቂያችንን አይተሽ ስልክሽን አስቀምጠሽልን ነበረ። ከስቴንፎርድ ኪድስ ነው የምደውልሽ። ሜሮን ይባላለሁ።
okay፣ okay፣ እሺ፣ ልክ ልክ ነው አይደለ? ለልጆች ትናንትና እ፣ ስልክሽን አስቀምጠሽልን ነበር።
አዎ፣ ደውዬ ነው።
እሺ እሺ። so ስቴንፎርድ ኪድስ እንባላለን። የአሜሪካ franchise company ነው።
okay፣ ለልጆች ከአራት ዓመት ጀምሮ እስከ high school ላሉ ልጆች እስከ ወር እስከ ሰባት ዓመት ላሉ ልጆች computer programming፣ robotics እና engineering ነው የምንሰጠው። በ computer programming ስር programming one Scratch የምንለው programming two Alice፣ game making with Minecraft እና high school level ላይ ያሉ ደግሞ Python፣ artificial intelligence፣ robotics ክላሶች አሉ።
okay፣
ፕሮግራሙ የሚሰጠው አይ አይደለም እሺ፣ ፕሮግራሙ ሶስት center ኦች አሉ። በሰን- በ center ደረጃ ስራተ ገብርኤል አዶት building ላይ እ፣ መስቀል አደባባይ ጁቬንቱስ ክለብ እና ሰሚት የተባበሩት ፀሐይ ሪል ስቴት አካባቢ እ፣ convention center አለ። አዲስ አፍሪካ convention center እዛ ነው የሚገኘው።
የት የት የት የመጨረሻው ነው?
ሶስት center ኦች አሉን። የት አካባቢ ነሽ አንቺ?
እኔ ወደ ሰሚት ምን አልሽኝ?
ሰሚት ሰሚት ሰሚት
አይሰማም? hello ሄሎ
ደርጋኝ ሄሎ